ሰላም ጤና ይስጥልን። ችብችብ ጤና ይስጥልኝ።
አብሮ ይስጥልን።
ከትናንት ወዲያ በዚህ ስልክ ዝንጅብል አዝዤ በተሳሳተ location አዝዤ እንደገና በሌላ ገዝቻለሁ እና
እሺ
እስቲ ተመላሽ አልሆነልኝም፣ refund አልሆነልኝም። ለዚህ ነው
አ fail አድርጎ ነው fail አድርገዋል። አዎ
እ፣ ቆይ እስኪ አንዴ check ላድርግልዎት። እርስዎ ኖት creator ሯ? ኪያ ነው።
አዎ አዎ OK፣ ሀምሳ ዘጠኝ ብር አይደለም?
አዎ አዎ።
እሺ፣ አሁን ይደረግልዎታል። ትንሽ ይታገሱን።
እሺ፣ አመሰግናለሁ።
እሺ፣ እናቴ፣ እሺ